ጤና ይስጥልን ቤት ረዴት ነኝ የምለው።
ረድዬ ቅድም ደውዬላት
እሺ
withdraw አርግቼ ብር እስካሁን አልገባም።
እሺ፣ አንድ ጠብቀኝ፣ እሺ፣ አገናኝ። እሺ እሺ።
ነው
ሄሎ